ሄሎ ሄሎ፣ ሰላም ዋሉ።
ሰላም ጤና ይስጥልን። ቴሌቪዥን
coin coin ተሸልማል አላችሁ። message ተልኮልኝ coin ምንድን ነው?
የቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
አዎ coin አለች። coin ተሸልማል አለች።
አዎ እኮ coin
አዎ እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ለመጫወት እኔ ይጫናሉ። ሶስት ቁጥርን ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚል አለ ጥያቄና መልስ በ coin ነው የሚጫወቱት።
አሃ፣ coin ማለት game ኡን የሚጫወቱበት ጥያቄና መልሶቹን የሚጠቀሙበት።
ነው እንደ እኔ ምንድን ነው አዎ።
ደግሞ ምን እንደው ደስታ መሬት ቀረስኩ እኮ
አይደለም ይቅርታ። እሺ፣ እሺ።
አንዱ ደግሞ ይኸውልህ አቤት
አሁን ለመጫወት message ይልቀው
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና የለም ይኸውልህ ይሄ ጥሪ ማሳመሪያ አለ አይደል?
እ፣
እሱን ስምንት ሀያ ሁለት ይልቀው እንትኑ ሞልተዋል ይለኛል። message ኡ ሞልተዋል አለ። message ኡ ደግሞ ላይ የለም
አ፣ ያጥፉታ
እ?
ያጥፉት
የለም ላዩ ላይ
Hello የል- የለም ላዩ ላይ የለም።
እ፣ ደ- ስምንት ሀያ ሁለት ላይ ደውለው በደ ተደጋጋሚ ይሞክሩ።
እሺ እሺ፣ አመሰግናለሁ።
ምንም አይደለሽ።
እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ።